Hello?
ሄሎ ኢንቨስት ቤት
ገቢ አልገባልኝ እና እንዴት ነው?
ዊዝድሮ አድርገው ነው? መቼ ነበረ?
ማታ ማታ ትናንትና ማታ።
አ
መጨረሻ ሰማንያ ሁለት በሆነ ቁጥር ነው አሁን በደወሉበት።
አ ከነበር ከልጽ አዎ እሺ ስንት ብር ነበረ? hello
ስልሳ ሺህ
ስልሳ ሺህ አ
ሌላ ቁጥር አሉት እንደ BestBet ላይ
ነበር ከልጽ ይሄ ብቻ ነው ያለ ሌላ የለም።
okay በትናንትና አላገኘሁም maybe ከትናንት ወዲያ ነበረ
ትናንት ከዛ ማታ ነው።
በፊት? እ? ትናንት ማታ አይ ትናንት- ትናንት ማታ
እም። hello
አቤት አቤት የት ነው?
withdraw የተደረገ amount አላገኘም system ላይ አላሳየንም። በትናንትም በትናንት ወዲያም በአራት ቀን ውስጥ እ አም- ከ Best የለውም?
account ዎ አ withdraw ያደረጉት amount የለም
የለም አ?
የለም። አዎ የወጣ ገንዘብ የለም። ሌላ ቁጥር አሉት ወይም ሌላ ምናልባት check ሌላ እንዳደረጉ ቁጥር እ?
በዚህ በመጨረሻ በአስራ ስድስቱ በዚህኛው ሌላ ቁጥር የለውም።
መጨረሻ ስንት
አስራ ስድስት በዚህኛው ቁጥር በዚህኛው
ዜሮ ዘጠኝ አስራ ስድስት አስራ ስድስት አስራ ስምንት ሰማንያ ሁለት አ
አ በዚሁ ነበር check ያደረኩት።
ምንም የለውም።
የለም even ሞክረው ለምሳሌ እምቢ ቢሎት እንኳን already recorded ይሆናል system ላይ ማለት ነው። ግን እንደዛም አላመጣልኝም። አዎ እስቲ check ያደርጉትና መልሶ ይደውሉልኝ፣ ችግር የለውም።
እሺ እሺ።
እሺ እሺ።